ሄሎ ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ቤት ስሪ withdraw አድርጌ ነበረ አስር ሺህ ብር
እሺ፣ ቤት ስሪ እና ቁጥር ስሪ ነው።
approve አዎ approve እንድታደርጉልኝ ነበረ።
እሺ፣ check ላድርግልክ።
እሺ ወይ ኧረ ችም-
ሄሎ ሄሎ ቴሌ ብር ቁጥር ዜሮ ዘጠኝ አርባ አንድ አስራ ሶስት አስራ አንድ ሰማንያ ስድስት ነው።
አዎ አዎ እሺ ከፍቶላል። እሺ አሁን check አድርገው።
እሺ አመሰግናለሁ። እሺ እሺ እኛም እናመሰግናለን። መልካም ምሽት።
እሺ እሺ